Hello, Ganesh Channel. What is Ganesh Channel? What is hello hello ሄሎ አቤት ይሰማል።
እንደምን አሰማ አረፈዳችሁ።
ሰላም።
ጮኸታል አይሰማም።
ሄሎ እውነት ነው?
እንትን ጥዬ ልጠይቅ እንትን ልጠይቅ ነበረ ምን ነበር?
ኤም አር አይ ለ- ዋጋው ስንት ነው ለመነሳት?
ምን የማራይ ነበረ?
እ?
ምን ምን የማራይ ነበር? ይፈልዘሉ ከአንገት በላይ ለመነሳት እ, ብሬን ዋ- ብሬን የማራይ ነው ይፈልዘሉ።
አዎ
እሺ ምን ዊዝ ኮንትራስት ነው ዊዛውት ይፈልዘሉ?
እ?
ዊዝ ኮንትራስት ነው ዊዛውት ታዞሎት ነው ወይስ ዝም ብለው ለመነሳት አስበዋል?
ውይ፣ አይሰ- አይሰማም። አይ ያቺም ትእዛዝ አለ እኮ የሐኪም ትእዛዙ ምንድን ነው የሚለው?
እስ- እስ- በጣም ሰው አለ መሰለኝ። በጣም ጫጫታ ምን አንቺ አይሰማም ግርምሽ ሄሎ አይሰማትም?
አይስ
አይ አልሰማ ብሎት ነው? ሄ- ሄሎ ሄሎ እኔ እኮ ይሰማኛል። እሱ አይሰማትም?
አ- አሁን ቆይ ሰው ከሰማ ምን እንድንሳ የታዘዝ ወድቆ በጎን በኩል ጭንቅላት ስንጥ- ስንጥቅ አለ ስለተባለ ያ ምን ያህል እንደሆነ ይታወቅ ብሎ ነው የጻፈው።
እሺ እንትኑ።
ገባኝ። አይ brain MRI ከሆነ የሚፈልጉት የጭንቅላት ከሆነ ዊዝ እና አዎ።
without contrast የሚባል ነገር አለ። መድኃኒት ሞስ የሚሰጣቸው ነገር አለ። with contrast ከሆነ
አዎ ስምንት ሺ ስድስት መቶ ነው። without ምን- ከሆነ ደግሞ አምስት ሺ ሶስት መቶ ነው።
አምስት ሺ ሶስት መቶ ስምንት ስምንት ሺህ ስድስት መቶ ደግሞ with ከሆነ with contrast ይሄንን ከን- አጣርተው ይደውሉልኝ።
ከነ መድኃኒቱ ማለት ነው ይሄኛው።
መድኃኒት ስሎት መድኃኒት የሚሰጥ ሳይሆን አለ እ።
አብሮ ከሕክምናው ጋር የሚገናኝ ነገር ማለት ነው። እንደዛ ከዛ- ከሆነ ስምንት ሺ ስድስት መቶ ነው።
ሌላ ካልሆነ እ- ይኸው- ይኸው አ- አ- አንድ ነገር ልንገርሽ።
እሺ ሌላ ጋር ተነስቶ ያው ሁለት ነገር ነው የተነሳው፣ ግን አ፣ ስላልታመነበት ነው። አንደኛ እ፣ እንትኑ ማሽኑ ከገባ በኋላ በደም ስሩ መድኃኒት ሰጥተው የሚያነሱ አሉ።
እሺ አ፣ እንደገና ደግሞ መድኃኒት ሳይሰጡ እንደዚሁ normal የሚያነሱ አሉ። የሁለቱም እ፣ አጠራጣሪ ስለሆነ እናንተ ጋር እ፣ የመጨረሻው ይገባኛል። አሁን የታዘዘሉትን በትክክል ይንገሩኝ። አሁን እኮ ዋጋውን ነገርኩት። ሁለት የተለያየ ነው ያለው ዊዝ አዎ።
contrast እና without ነው። ዊዝ አዎ።
contrast እና without እንደ- መሆኑን አረጋግጠው ይደውሉልኝ።
እሺ እሺ እሺ እሺ